Hello ጤና ይስጥልን።
አብሮ ይስጥልን።
ምን ልርዳዎት አባት?
የሆነ ፒክ አፕ አይቼ ነበር ሃይሉክስ።
Double ጋቢና ሁለት- ነው አይ አይ፣ ይሄ ፒክ አፕ ነው ሁለት ሺህ አምስት ሞዴል።
ሁለት ሺህ አምስት አ
ሃይሉክስ
አ ሀይሉክስ ፒክ አፕ ነው። ስምንት መቶ ሺህ ባንክ ይመቻቻል ይላል።
ሃይሉክስ ፒንክ አፕ ያለን ሁለት ሺህ ዘጠኝ ነው አባት።
አ ሁለት ሺህ ዘጠኝ ነው ልክ ነው። አዎ፣ እሺ
እሱ ሁለት ሺህ ዘጠኝ ነው አለን።
ስንት ነው ለእጁ የሚፈልገው?
ሶስት ነጥብ ሶስት
ሶስት ነጥብ።
ሶስት እሺ ሌላ የሚቀንስ የላችሁ?
ድርድር ይኖረናል።
እሺ Pickup pickup